hello
ሰላም ነው።
አለን
ከዊፕላስ ሶሉሽን ባለፈ ደውዬ link ልኬልህ ነበር እና
አውርጄ እኮ ተመዘገብኩ።
ነው እንዴ?
እም።
OK provider አያሳይም?
አዎ። አይ እሱን check እያደረግኩ ነው፣ አላየሁም። ለዛ ነው check እያደረግኩ።
ሞልቻለሁ እንግዲህ OK provider በምለው ነው አይደል?
አ አዎ Play Store ላይ አውርጄ አ እም፣ በቃ እሺ፣ እሺ thank you። በቃ እሱን ለማጣራት መልካም ቀን።
check እሺ።
እሺ፣ ምንድን ጥያቄ አለ?
አይ አይ አሳየሽም ወይ ብዬ ልጠይቅሽ ነበር።
አልፎ እሱን ለማየት መጀመሪያ link ለላክንላቸው እ፣ እያየን ነው ያለው።
አዎ አይ በቃ ስሜን ስሜን ምናምን አስገባው ፎቶ አስገባ አለኝ እ፣ እ፣ የምሰራውን የስራ field ምናምን አስገባው እ፣ አይደለ አዎ አዎ።
እኮ አዎ፣ በቃ እሺ በቃ እሺ ቴንክ ዩ።
እሺ።
መልካም ቀን።